አቤት ይቅርታ ግን ሲስተሙ ላይ ምንም እያሳየኝ ስላልሆነ
ስለዚህ ምን ምን መረጃ ልስጥሽ?
የት ጋር እንደሆነ የት ነው?
ገ- ቡልቡላ አርባ ስልሳው ጋር እሺ ቡልቡላ
ቦሌ ቡልቡላ አርባ ስልሳ እሺ ኮንዶሚኒየም አርባ ስልሳ
ብሎክ አራት
እሺ እ contact person አንተ ነህ?
ያ የኔን ውሰጅ አዋቂ ስለሆነ።
እሺ ስም ማን ነው?
ዳንኤል
እሺ ዳንኤል ዳንኤል ማ
ወርቁ
እሺ፣ ስልክ ቁጥር ይሄንን ራሱ ነው።
አዎ
አርባ አራት ሰባ ሁለት አስራ ሶስት ሰባ አምስት እሺ የስራ ቀን
ከሰኞ እስከ እሑድ
እሺ
ከጠዋት ከአስራ ሁለት ሰዓት እስከ አራት ሰዓት ማታ
እሺ የድርጅት ሎጎ አላችሁ እንዴ?
የለንም። ለጌታ እንዲሰራላችሁ ፈቃደኛ ናችሁ?
ይቻላል።
እሺ እሺ እ ፍቃድ ምናምን አለ እዚህ ላይ ያየሁት ነው። አመሰግናለሁኝ። መልካም ቀን።
እሺ እኔ- እሺ፣ ላንቺ